ሄሎ
ሄሎ ሰላም ጤና ይስጥልኝ።
አብሮ
ኮሜዲውን ለማየት ነበር እና ትኬት ካርድ እዛው ቦታ ላይ እናገኛለን። ቦታ ሲዝላለ
ከዚህ በፊት ተመዝግበዋል?
አቤት አቤት።
ከዚህ በፊት ተመዝግበዋል?
አይ አልተመዘገበም ምንም።
እሺ አሁን ልመዝግቦትና ትኬቱን በአካል ይዘው ይገኛሉ። ቀደም ብለው ለመዝገብ
አሁን መዝግበሽ እስከ ስንት ሰዓት አገኛለሁ ትኬቱን?
እስከ አስር ሰዓት ባለው ይደርሳሉ?
እስከ አስር እስከ እስከ አስራ አንድ ሰዓት ባለው